እንዴ እዩ አለችልኝ አለው ምርጫ
ኤርሳቤ ሄሎ።
ነኝ። አቤት አቤት።
ሰማንያ ሰባት ዜሮ ሁለት አስወጭልኝ አስይ ነው
ሰማንያ
ሰማንያ ሰባት ዜሮ ሁለት
አሳይን ተብሎ ተጽፎበታል አይደል?
አዎ አዎ ምነው ስምህ አንተ?
ወንደሰን
እሺ እስጣላለሁ እንደሰን እሺ እሺ አመሰግናለሁ